ጤና ይስጥልኝ። ልስፖርት ነው እባክዎ የምንወደው
ሄሎ ልስፖርት ነው እባክዎ የምንወደው
አንድ ኳስ አስበልቶ የነበረ መቶ ምናምን ሺህ ብር ለምንድን ነው እንትኑ የጠፋው?
ምኑ የጠፋው?
የሰራሁት ቁጥሩን ጠፋብኝ እዛው ላይ ማነው
አል- አልገባኝም። ቁጥሩ ከጠፋ እንዴት አወቁ እንዳሸነፉ?
ይኸውልሽ አይደለም ይኸውልሽ መቶ ሀያ ስምንት ሺህ ብር ነው አንድ አስበልቶኛል ማለት ነው እ ግን ተመላሽ አለዋ
ተመላሽ አለው። የትኬት አ።
ቁጥሩ ይንገሩኝ።
ይኸውልሽ እዚህ ላይ ሁለት ስፖርት የሰራሁት ቁጥሩ ጠ- እንትን የለ- የለም ጭራሽ ነው ወይስ system ነው ወይስ ተጨማሪ ጠፋው።
ብለት sport history ውስጥ ይግቡና እዛ ላይ ያገኙታል። አይጠፋም።
ምን ስፖርት ምን sport history የሚለው ውስጥ ይግቡና እዛ ላይ እሺ።
ወይ ደግሞ የጨዋታ ታሪክ ውስጥ ያገኙታል።
እሺ እሺ እሺ